ሁለት ላይ ደግሞ አለ ፐርሰፕሽን ጀልስ ስፒኪንግ ሀው ሜኒ ስቲል ማን ነው እናስብልኝ
አብሮ ይስጠልን። እንዴት ዋሉ? ሄሎ
ደህና ዋላችሁ።
አሉ ለየብቻ ዛሬ እንትን ፈልጌ ነበረ።
ላይ- ሞሮኮ ይኖራችኋል?
ለስንት ሰዓት ወጣ- ፈልገው ነው?
ለአስር ሰዓት አስር ሰዓት። ለስንት ሰው ነው የፈለጉት?
ሁለት ሰው አንድ room ውስጥ ሁለት ሰው ይችላሉ።
አስር ሰዓት ቦታ አላችሁ?
አዎ
እሺ እሺ።
ማን ልበል ስሞትን
ኤብሳ ለዚ- ሊያዝሉት አዎ እሺ
እሺ